Hello, Dennis-Dalin Westowitz. Hello? Hello?
እ
ሄሎ ጤና ይስጥልን ቤስቶቤት
ነገ ማታ ብ- ብር ውትድሮ እንላለን
እሺ እና አሁን አስ- አላስገባውም። ጠዋት ደ- ደውለህ ነበረ እ?
እ፣ ቦረስስ ምናምን ቦ- ቦረስ ምናምን ያለችው ለአሁ- ለአሁን አልገባም።
በቻፓ ነው በሳንቲም ነበር ያደረጉት
አዎ፣ ቻባ ነው የሚገባው ነው።
በቻፓ ነበረ እሺ በቻፓ አሳውቀን እያስተካከሉት ነው ዛሬ ይስተካከላል ትንሽ ይጠብቁን እሺ
እና እስከ ዛሬ አዎ ይስተካከላል ዛሬ ትንሽ ይጠብቁን እሺ